ሄለው
ጤና ይስጥልኝ አብሮ ይስጥልን።
አቶ ሳሌም አቤት።
ከአሪፍፔ ነው የምደውለው።
እሺ፣ እሺ።
ቅድም ደውለውልን መልሼ እደውላለሁ ብዬ ነበር። ይዛ አዎ፣ አዎ።
እሺ፣ እርስዎ እውቅና እንዳሉት የሚያሳይ ሰርተፊኬት ሊልኩልን ይችላሉ?
አዎ፣ ኧረ ይቻላል።
እሺ፣ ቴሌግራም ላይ አታች ማድረግ የሚችሉ ከሆነ የቴሌግራም ስልክ ቁጥራችንን ልስጠውት።
Okay፣ እሺ። ስጭኝና
እሺ፣ ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት ነው።
አዎ፣ ዜሮ ዘጠኝ ዘጠና ሁለት እሺ፣ አስራ ሶስት ዜሮ አንድ ሁለት ዜሮ አንድ ሀምሳ አምስት
እሺ። እንትን user name አላችሁ ነው
አዎ
ወይ? user በ user name name እሺ at አሪፍ ፔ ሰባ
at አሪፍ ፔ ሰባ ሰባ ሰባት ዜሮ
እሺ። ችግር በቃ ልክ ነሽ።
ለበለጠ መረጃ ግን ሊያናገሩት የሚችል ሰው ስልክ ቁጥር ልስጦት እሺ፣ እሺ። ዜሮ
እሺ ዜሮ ዘጠኝ አስራ ሶስት አስራ ሶስት
ስልሳ አራት ስልሳ አራት
ሰማንያ ሰባት አርባ ስድስት ስምንት ሰባት አርባ ኦኬ። እዚህ ስልክ ጥያቄ ሲኖረኝ ምናምን እዚህ ጋር ልደውል። ሄሎ አበይ ብርት ዳንኤል ብለው እዚህኛው ስልክ ኦኬ፣ እሺ፣ እሺ። ቴንኪው በጣም እሺ አመሰግናለሁ መልካም